hello፣ መልሼ ደወልኩሎት ከችፕችፕ እሺ ነው።
እዛ ላይ ወጥቶታል። ብርቱካን ነው አይደለ?
አዎ
እሺ። ስለዚህ driver ሴክተሮች ይደውሉለት።
ወጥቷል።
አዎ እስኪ ቁጥሩን ስጭኝ። እኔ እኮ አሁን ሌላ የወጣ ነበርና አልመጣም አሉኝ ጠይቄ።
አይ assign ተደርጓል። ይመጣል። ይደውሉለት። ዜሮ እሺ፣ ዘጠኝ ቁጥሩን አስራ አንድ ትነግሪኝ። አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ አርባ አርባ ሰላሳ ዘጠኝ ሰላሳ ዘጠኝ አመሰግናለሁ። እሺ፣ ሶፊያድ ይባላል። ይደውሉለት።
እሺ፣ እሺ፣ እሺ።
እሺ፣ እናመሰግናለን። መልካም ቀን።
መልካም ቀን። እሺ